ሄሎ ጤና ይስጥልኝ አለን እግዚአብሔር ይመስገን ምን ነበረ
አሰንስተው ይላል። ከየት ነው? ይቅርታ ስኬት ስኬት ቴክኖሎጂ ነበር ሲዘጋጅቸው እኮ እንትን cash register ለመግዛት ባለፈው መተን አይተን ነበረ እሺ እና ሂደቱ ክፍያ ይዘን መምጣት ነው አይደል? ቅድሚያ
አዎ ክፍያ transfer ነው የምታደርጊልን ቼክ አንቀበልም እሺ፣ እሺ፣ ቼክ አትቀበሉም። ስለዚህ transfer ነው። account number ልውሰድ? የንግድ ባንክ ወይ አዋሽ?
አዋሽ እንኳን የለንም አቢሲኒያና ንግድ ባንክ ልስጥሽ እሺ፣ ንግድ ባንክ ስጭኝ።
እሺ አንድ ሺ አንድ ሺ ሀምሳ ሁለት ሀምሳ ሁለት ሰማንያ ሁለት ሰማንያ ሁለት ሀምሳ አምስት ሀምሳ አምስት
ስልሳ ዘጠኝ አንድ ሀምሳ ዘጠኝ አንድ አንድ ሺ ሀምሳ ሁለት ሰማንያ ሁለት ሀምሳ አምስት ስድስት ዘጠና አንድ አዎ እሺ፣ አንድ ስኬት ሺ ሀምሳ ሁለት አዎ ሰማንያ ሁለት ሀምሳ አምስት ስልሳ ዘጠኝ አንድ ቁጥር አንድ አዎ።
ስኬት ቴክኖሎጂ SKET ነው አንተን ጽፎ አዎ ቴክኖሎጂ ስኬት አዎ ቴክኖሎጂ በቃ መጀመሪያ እንደን ክፍያ አስገብተን መምጣት ቻለን አለ available ነው አይደል እ?
አለ cash register ኡ አለ ከሲሰሩ አለ ስልሳ ሰባት ሺ ስድስት መቶ ብር ዋጋ ተነግሮሻል።
ተነግሮ መጥቼ ሁሉ ነገር እንትን ብዬ ነበር የሚያስፈልግ document ኦች ንግድ ፍቃድ፣ ንግድ ምዝገባ፣ TIN VAT እና አዎ።
መታወቂያ ባለቤት አዎ፣ ከሆንሽ እዛ ተወካይ አንስተን ከሆንሽ ነበር ደግሞ ፎቶ እዛ ወከለ ያለው መረጃ አዎ።
አንስተነው ነበር ባለቤቱ ራሱ ወይ ውክልናን ያስፈልጋል አይደል አ ወይ ባለቤቱ ወይ ደግሞ አዎ።
ህጋዊ ውክልና ያለው ሰው።
ህጋዊ ውክልና ማለት የውልና ማስረጃ የውልና ማስረጃ ውሉን ለመፈረም ማለት ዛሬ አዎ።
አትፈርሙም፣ ደረሰኝ ብቻ ተቆርጦላችሁ ነው የምትሄዱ።
እሺ እሺ receipt ብቻ ቆርጠንላችሁ ትሄዳላችሁ።
አዎ።
ውሉን እነሱ ናቸው ደውሎ የሚያሳውቋችሁ።
ያሳውቁንና ከዛ ሂደቱ እንጨርሳለን። ስለዚህ አዎ።
ቅድሚያ ክፍያው ነው። ክፍያው ላይ ደግሞ withhold እናደርጋቸዋለን አይደል?
withhold ትችያለሽ። አዎ።
እሺ እሺ፣ በጣም ነው የማመሰግነው።
እሺ ማየ አሜን።
እሺ።